Hello?
Hello ጤና ይስጥልኝ። አሚር ላይ መልጋ።
አ፣ ሳሚል ነኝ። ሳሚ ዳውሮ እሺ ሳሚል እንዴት ነህ?
አለው እ፣ እዛ ቤትን የስፖርቱን ነበር እያስቆረጥኩ ያለው አዎ አዎ።
የስፖርቱን እያስቆረጥኩኝ አልመጣልኝ መቁረጫው ቦታ ከ connection ኑ መስሎኝ ነበረ። ከ connection ኑ አይደለም።
እሺ በ VPN ሞክረዋል?
እ እ እ፣ በ VPN አድርገህ ሞክረው እስኪ በ Psiphon VPN
በ VPN አ አድርገህ ሞክርና እንደገና አሳውቀኝ።
AnyDesk ኩን ላክልህ።
እሺ ላክ ላክ። እሺ
AnyDesk ኩን ላክልህ።
እሺ